Hello ጤና ይስጥልኝ አቅኒን ከቤስ ቤስ ምልር ነው።
withdrawal አዝዬ ነበረ።
Okay withdrawal አዘው መቼ?
አዝዬ ነበር ትላንትና።
እሺ ስልክ ቁጥሮት እዚህ ላይ የሚጠቀሙበት ነው የደወሉበት ነው።
አዎ የደወልኩበት ነው። ይጠብቅህ።
አዎ ትንሽ ጠብቁኝ።
እሺ
Hello
አቤት። Hello አቤት።
ስንት ብር ነው ብሩ?
አንድ ሺህ ሰባት መቶ
አንድ ሺህ ሰባት መቶ አንድ ሺህ ሰባት መቶ ብር።
አዎ
እስካሁን ትተኛለህ? እንኳን ተሰኝቶ ሰራውን ቆሞ አትደርም። አይ አይ አሪፍ ነው አሪፍ ነው። አዎ አይመች
Hello አቤት የቴሌ ብር ነው ስልክ ቁጥሩ እ? ቴሌ ብር ወደ- ላይ ነው እኮ ወደ የትኛው ስልክ ቁጥር ነው ያስተላለፉት?
ወደዚህኛው ወ- ወደ ራሴ ስልክ ቁጥር
ወደ ራሱ ስልክ አዎ
Okay እ፣ okay እሺ okay confirm አድርጌልዎታለሁ። አሁን ይገባለታል።
እሺ እሺ thank you